ሄሎ ሁሉም ቀን ወየ እሺ፣ ተቋረጠ።
አዎ ባላንስ አላየሁም ነበር ተደወልኩና ችግር የለም። እሺ፣ እንትን ጂአር አካውንት ፈልጌ ነበር። አሁን አሁን ወዲያው ቶሎ የምጨቅ ጠዋት ጀምሮ ልጁ እንትን ያለኝ ነበር እና እናንተ ደግሞ አዳዲስ ሰው ሲያገኘኝ ዲፖዚት ዲፖዚት ቼክ አደርጋለሁ እያላችሁ በጣም ሳትወስዱብኝ ያላችሁ እና ልጆቹ በጣም ከጠዋት ጀምሮ እንትን ያለኝ ነው የጠበቁኝ ነው። ከቻላችሁ የኢንተርኔት ማን ነው እ
ምጫን አለና አሁን- አሁን ይቻላል መጫን?
ቆይ እስኪ አንዴ ጠብቀኝ። ምንድን ነው የሚጨ- ጂአር እና ካይሮን ያልከው ነው?
አዎ አዎ አዲስ ሾፕ ነው?
አዎ ቆይ እሺ፣ እና አንዴ ላገናኘ እሺ
እናውራው።
ላውራ
ቆይ ቆይ አንዴ ይቅርታ።